Hello, Hello, Javier,
ሄሎ Javier, Javier.
ሰላም እ፣ ቃላ እንዴት ዋልክ?
እግዚአብሔር ይመስገን።
እ፣ ቃል ኪዳኔ ግሎሪ ከሰዓት እመጣለሁ ብለኸኝ?
ይኸው ገና ይኸው የሚገርምሽ ምሳ አልበላሁም ገና ሰርቪስ ገና አሁን እየወጣሁ ነው።
አዎ፣ እዚህ በኋላ ደግሞ ምሳ እበላለሁ። ይመሻል። ነገ ደዋል እናንታት እሺ። ነገ ጠዋት
ጠዋት ሰዓት አይመቸኝ ሶስት ሰዓት በኋላ በ- ከሰዓት ከሰዓት አ፣ አ፣ በቃ እሺ፣ እሺ። ደውዬ አስተዋለሁ።
እሺ፣ እሺ፣ እሺ፣ እሺ፣ እሺ። መልካም ቀን። እሺ፣ ይጨርሳል።
እሺ።